hello ጤና ይስጥልን። እንዴት ነው አባታችን?
እግዚአብሔር ይመስገን።
ሰላም ነው። ከቤት ቤት ነው ይሰማል?
የምደውልልህ።
እሺ።
ከቤት ቤት ነው የምደውልልህ። እንትን እሺ።
VAR ታይቶ ይወሰናል ብለህ ሄደህ ነበረ እና lost አዎ።
ሆኖብህ ነው አይደለ?
አ አዎ፣ ትክክል ነው። እንትን ነው lost ነው
አ እና ላስረዳ ታዲያ ነበረ
እ ላስረዳ ነበረ ካልገባ ብዬ ነው። ምን- አይ እ option ኑ ምን እንደሚል ታውቃለህ?
እ እ፣ ዳኛው ማለት ነው እ ዳኛው ለ- በዛ game ላይ እ፣ VAR አይቶ በ rectangle ውስጥ rectangle እ።
means የሆነ ቴሌቪዥን አለ አይደለ?
አ ቴሌቪዥን አይቶ decision ይሰጣል ነው የሚለው እና okay።
እ፣ VAR ታይቷል እዛ ጨዋታ ላይ ግን ደግሞ VAR ኡ የተወሰነው በ earphone ነው። አይቶ ከሆነ game ኡን እያየሁት ነበር የሲቲን ጨዋታ ቆሞ የሆነ በ screen ነገር መጣና ልክ ስቴዲየም ውስጥ አይደለ? ከዛ እ።
በ earphone ቆሞ ምን ተባለ እ፣ VAR ኡ እንትን አይደለም ተባለ አይደለ? ግን ያ ሰ- ያ ዳኛ ሄዶ እ፣ ቴሌቪዥን ላይ ሄዶ የሆነ የሚያዩት ነገር አይተህ ታውቃለህ? VAR ላይ አ የሆነ ቲቪ ላይ አውቃለሁ ሄዶ አውቃለሁ እኮ አ- ከጨዋ ሜዳው ወጥቶ ሄዶ እዚያ አይቶ ሄዶ አ።
ወጥቶ ከሜዳው ወስኖ እንደሚመለሰው ማለት ነው።
አ፣ እኛም ልክ ይሄንን option ስናስገባው በቅንፍ ውስጥ እ።
rectangle ምትል ያስገባ ነው። ለዛ ነው ገብቷል። ሄዳ አይ አሁን ስለዚህ እኛ system ኡ ሳይገባን የቆረጥን አ፣ ማለት ነው።
ችግር የለውም በቃ ለሌላ ጊዜ እንደዛ ነው።
እሺ thank you እሺ፣ brother። እሺ መልካም ቀን።
እሺ፣ እሺ።